ባቡ ዳኒ በኢየሱስ ኧረ እኔ አላደረኩም።
ሄሎ ሄሎ
ወረድ እ የ agent account እኮ ይሄ እንትን የሚለው ነው ሶዶ መስኩሪያ የሚለው አይደለ?
አይደል? ይሄ cashier እኮ ነው፣ cashier ነው።
agent account ኡ ታዲያ የትኛው ነው? ሶዶ- ተስፎ ሚል አለ፣ ተስፎ ሚል
እ፣ እስቲ ቆይ እሺ፣ አልተላከልኝም፣ ግን ተስፎ ነው የሚለው።
አልተላከልም ለአንተ አልተላከ እዚሁ ላይ login አድርጉልኝና እ፣ ከዛ deposit እያደረኩ ለ cashier ኦች እያላኩ ነው የምሰራው።
አዎ፣ አሁን ሶዶ account ነው የሌለ አሁን አዎ እሱ agent ኡ ከጫንሽልኝ ለ cashier ኦቹ ለሶስቱም እያላኩ በሱ ነው የምሰራው።